ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው?
hello
ሁሉ ስፖርት እባክዎ የምንወደው?
እንትን ነበረ ብር ተጫውቼ እሺ ብር ያዘኝ ብር ያ- እንትን ያ- ብር ያዘብኝ አለቅልኝ አለ።
አለቅልኝ አለ ማለት aviator ላይ aviator ኡ ላይ ተጫውቼ እሺ
withdraw ሳረገው ሳንቲም ፔይ በሚለው withdraw አድርጌው ያዘብኝ።
እሺ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና ይላኩልን።
እ እ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ልኬ ነበር ባለፈው
ልከዋል?
ባለፈው ልኬ ይመለሳል ምናምን ብለውኝ የለም እስካሁን ሳምንት ምናምን አለፈው።
በዚህኛው ስልክ ነው?
አዎ
አንድ ጊዜ ጠብቅ። ቴሌግራም በየትኛው ነው የላኩት?
በዚህ በዚህ አስራ ስምንት ቤት ነው በዚህ አልመጣማ። በዚህ ሁሉ ስፖርት ላይ ነው የላኩት።
አልመጣም።
ልላከው አሁን
ሀይ ብዮታለሁ። አሁን ሀይ ባልኩበት ይላኩ።
እሺ እሺ